ጤና ይስጥልኝ ቢጃ ኢትዮጵያ ቤተልሔም ነኝ። እባክዎ ምን ልርዳዎት?
ቢራ አጥቼ ነበር።
እሺ ደንበኛችን የቢጃ ID ዎት ይነግሩኛል?
አ የቢጃ ID
ID ኡን አዎ
እህ እህ እሺ እሺ አ ካ- ካርዷን ትንሿን ማለት ነው የማወርድባትን አይ እሱን ሳይሆን በ text የደረሳችሁን ቁጥር ከሱ ላይ የቢጃ ID የሚል አለ። እሱን አውጥተው ይንገሩኝ።
እሺ እሺ ድጋሚ ልደውል ታዲያ ወይ እሺ ማስታወሻ ላይ ይላል
መልሶ የደውሉን፣ ችግር የለውም።
እሺ እሺ